ይስጥልኝ አሪፍ ፔ ከምነኝ በኮምልክቶ ሰላም ነሽ? እንዴት ነሽ?
አልሐምዱሊላህ በአሪፍ ፔ ከ betting ወደ account ኤ ወደ CBE account ገንዘብ ልኬ ነበር የዛሬ ሳምንት።
ከምን
ከ- በአሪፍ ፔ ከ betting ማለት ነው
እሺ ከምን ወደ account ከ betting ምን ምን betting ነው?
እ፣ ዘመን betting
እሺ ከዘመን
አ፣ betting ማለት ነው ከዘመን ወደ CBE ነው ያሉት?
አ ወደ CBE በአሪፍ ፔ ራሷ የምትሆንልኝ ፎርሙን ማለት ነው እም፣ ሞልቼ አንድ ሺህ ብር ልኬ ነበር የዛሬ ሳምንት ሪፖርት አድርጌ እየሰራንበት ነው ብላችሁ ነበረ። ቀደም ብዬ ደግሞ ደውዬ ነበረ። ከዛ እስቲ CBE ዎችን አናግር እነሱ ነው የሚመለከተው አሉኝ። እነሱ ጋር ስደውል እሺ እኛ ጋር ምንም በ account የገባ ገንዘብ የለም እነሱን ነው የምጠይቀው ነው ያሉኝ። እንዴት ነው ነገሩ? ቆይ ደንበኛችን የሚመለከተው እኛ እኮ እናንተን ነው።
አሪፍ ፔ እስካሁን ድረስ ከ betting ቤቶች ጋር በቴሌ ብር ብቻ ነው transact ለምን የሚያስደርገው።
CBE ብር ብሎ አመጣ? CBE ብሎ ለምን account ጠየቀኝ? ታዲያ withdraw option አምጥቶላ አምጥቶለታል።
ታዲያስ ታዲያስ screenshot አድርጌ ቴሌግራም ላይ ልክ ያለው እኮ
እስቲ ገ- እሺ፣ ምን እንዴት ነው ነገሩ? ቆይ ደንበኛችን ለ- ለሚመለከተው አካል አሳውቀ አይ already አሳውቅ ያለው እኮ ምን መሰለሽ፣ እኔ እኮ ገንዘብ ፈልገዋለሁ እኮ
እሺ አንድ hello።
መስመር ላይ ጠ- አንድ መስመር ላይ ቆይ፣ ደንበኛችን